እንደምን ቆያችሁልኝ? ችብችብ በኮም ልርዳው።
ሰላም ነሽ እናት?
ሰላም አለን አለን። ትናንትና አዝዤ ነበረ እሺ እ ይደውላሉ ብዬ ዛሬ ያው በፊቱ expect እያደረኩ እየጠበቅኩ ነበርና አልደወሉም።
በዚህ ስልክ ቁጥር ነው ያዘዙት?
አ
አለም ነው አዎ
ወይንሸት group ላይ ነው እሷ ላይ ራሴ ላይ አለም ላይ ወይንሸት አና ናት። እኔ ሀይሌ ጋርመንት በሌላ ነው ወጥቷል።
አጋጣሚ ስልክ ቁጥር ልንገሮት የ driver ኣችን ይደውላሉ።
እደውላለሁ። እሺ ሀያ ሰባት ሰባ ሁለት ቆይ አንዴ ይቅርታ። እሺ ዜሮ ዘጠኝ አስራ አንድ ነው።
ሀያ ሰባት እሺ ዜሮ ዘጠኝ ሀያ ሰባት አዎ ሀያ ሰባት ሰባ ሁለት እሺ ዜሮ ስምንት ሰማንያ አምስት እሺ ሌላው ደግሞ ሞኮሮኒ መጥቶ እንዴ ትላንት ሁለት ሞልቼ ሶስተኛ ልትገባ ስትል out of stock እያለ መኮረኒ fail አድርጓል። ብሩ ነው ተመላሽ የሚሆነው
እሺ አለሁ እንግዲህ ደግሜ መደወል ይጠብቅብኛል።
አይጠበቅቦትም። ሰኞ ነው የሚመለስሉት። የዓለምና የዮርዳኖስ ያው ትክክል።
ይመለሳል ብሩ።
እሺ ወደ መልካም ቀን።
እሺ፣ አመሰግናለሁ።